ሄሎ ሄሎ አቤት akkam bultani ነጋ ገለተ ወቀዮ fayyaadha
ሙሳ jeerta hin hojjetu jechanii maaf na hin dhiisiif ture kun baancaa yoo tura bilbilee bilbileedha ሲ Ah.
ኤዶ ከሌላ ክልል ሲደወል ማለት ነው ምንም አይሰማም።
ሌላ ክልል ማለት የት ነው? ከሌላ ክልል እኮ ሲጀመር ኦሮሚያ መደወል ክልል የለም።
ኦሮሚያ እና- ክልል ሲደወል አይሰማም። ወይ ጉድ!
ከሻሸመኔ እኮ ነው ይሄ ሻሸመኔ ሆኜ እኮ ነው የምደውለው።
እና ለምንድን ነው ሌላው ማይሰማው?
ምን አውቃለሁ አልደወሉም ሆናላ። ይሄው እየደወልኩ ይሄው በደንብ ይሰራል።
ያው ልንገርህ ሙሳ አይ እሺ ንገረኝ እስኪ።
አዳምጠኝ። እ የሆነ ሀምሳ አምስት ቤት መጨረሻ እ።
ሰባ ዘጠኝ በል እሺ እ አስራ ሰባት ቤት መጨረሻው ቆይ፣ አስራ ሰባት ቤት መጨረሻው ይሄኛው አይደለም። ቆይ እ ለክ ማሊስ በቃ ሰማንያ ትቤቅሳ ዘጠኝ ቤት መጨረሻው አርባ ሁለት ከትላንት ጀምሮ እኮ
ይሰማ ፈቀተው ቤቅሳ እ ያሉበት ቦታ ይወስናል። አማማ ኔትወርክ ማን ኩወን እዩ እ
ስት ብልብላ ብልብላ ቶጋ ብልብለም እኮ ቶኮ ቶኮ ወጀቱ አማ ካን አማ ነም ኩኑ ሻሸመኔ ጅራ ሻሸመኔ ራ ወጀቱ ila musa amma Ah.
kaleessa guutuu koomii namaa fudhanne nuti hookaa adda cita jedhe qanuun mulu hookaa immoo ho- yaa zafan imaxaallahal akkam Mbee godhaa ba'a.
eeshi gabaasicha inni inni inni dhimma ኔትወርክ ሳውደና ኔትወርክ ማን Mm.
achuma keessa jiru kun qajeelee hojjetuun sire እሺ suuli wani shiraas አሁን ይህ አም-
ገባ- kun anshaashamannee irraa waa bilbilu anshaashamanneen jira
ማን እኔ ቀበኔ ዳለ ሙዚቃ ብለን ነው የያዝነው እና አደ ጭተ ብለን ነው የያዝነው ምንም ኮሚ ነማ ፍጠኔ ጋ
nuun beeku ይኖረ ያንተ አሁን ሰርቷል በደንብ ይሰማል badan beekata jechuudha አይዮ፣ ኢድ ሙባረክ በቃ akka bazi waggaata unin biyya
እሺ በቃ መልካም በዓል ቻው እሺ jira